አልመጣም እንዴ ስለው አንተ ሰው ጤናስልን ጊዜ ኢትዮጵያ ሄደን እየባኩትን ምልርዳት ያው ያው እየጠራች ነው።
ሰላም ናችሁ?
እግዚአብሔር ይመስገን።
አለን። ያው የሆነ message ደርሶኝ ነበር እና ያው ደስ ብሎናል። ጥሩ ነው የተጀመረው ነገር
እናመሰግናለን።
እና ችግራችን ምንድን ነው መሰለሽ፣ ብዙ ጊዜ ሲሊንደር ነው ሲሊንደር በጣም በቃ ችግር አለ። ቶሎ ቶሎ አይሞላልንም፣ አናገኝም። በሱ ምክንያት ያው draft እየሸጥን አይደለም። አንድ እሱ ነው። ሁለተኛ ደግሞ ጊዮርጊስ ቢራ እ፣ በጣም በቃ ለማምጠሽ ምናምን ነው የሚገኘው።
ቢጃ ሄዶችን ይንገሩን ደንበኛቸው።
ምን አልሽኝ?
ቢጃ አይዲ ወይም ደግሞ ኮድ የተላከሎትን ይንገሩን። አይዲ ውይ፣ አሉ ይሄ በኋላ ረቃ አላየሁትማ። እኔ ዝም ብዬ ሳይ ነው በዚህ ኛውን የደወልኩልሽ። ያው በቃ እንትን አደረገ እንዴ መጽሐፍ መጽሐፍ ነበረብኝ።
አዎ፣ ቢጃ ሄዶችን ሳይነግሩኝ ልመዘግብ ብሎ ስለማልችለው ወይ ደግሞ ቲን ነምበር ይንገሩ።
TIN number በሺ ዜሮ ዜሮ ዜሮ ዜሮ
እሺ፣ ቆይ፣ ያው ንግድ ፍቃዱን እያወረድኩልሽ ነበረ